Hello
ጤና ይስጥልኝ።
ጤና ይስጥልኝ። አብሮስተን
ከ ArifPay ነው የምደውለው። አቶ ናትናኤል ናት ነው ይላል
እሺ፣ ደውለው አመልክተው ነበር። አሁን ደውለው አዎ።
አመልክተው ነበር። ከ ArifPay ነው የምደውለው።
ልክ ነች። ደውዬ ነበር አዎ። በስድስት እሺ፣ እ?
በእኛ በኩል እህ፣ አራት ሺህ ብር withdraw አድርገው ነበር።
አሽብር ላይ
መስመር ላይ ያሉ ደንበኛቸው
አለ አለ አለ ሄሎ ሄሎ